የአየር መንገድ ወይ ልክ ልኬላ ቆረጥ ከፍያለሁ።
ኦኬ የጅማውን ነው
እምቢ አለኝ እንትኑ ሲስተም ትኬቱም ኔትወርኩ እምቢ አለኝ ስልክልህ ማለት ብሩ አስገብቻለሁ ኦልሬዲ ኦ ብሩ እንትኑን ትራንዛክሽኑን ማግኘት ነው የከበደው ደረሰኙን ደረሰኙ ለአንተ ልልክልህ ብዬ የላኩበትን ማለት ነው ቴክስት ላይ ቼክ ታደርገዋለህ ወይስ
ሰው እሺ ቴክስት ላይ ቼክ አደርገዋለሁ ግን ደረሰኛዋ ታስፈልገናለች ወይ በቴክስት የመጣሎትን ይልኩልናል
እንትኗ ቴሌግራም ላይ እንደ በቀደም አታች አድርግልህ አዎ እሷን አታች አድርጉልኝ ቶሎ እንድሰራለት እሷን አይቼ ነው የምሰራለት እሺ
እኔ ልክ ያለ ስራው እሺ ይመጣላል ከዛ ልጁ ጋር ደውሉለትና ላኩለት እሺ በእርግጠኝነት ማን ልበል የልጁን ስም ነጻነት ለማርያም ብያውን አስመዝግቤያለሁ አዎ ነጻነት ነው ኦኬ መንገደኛው ነው ይሄ ስልክ እሺ ይሄ ወደ ጅማ የሚመጣው ልጅ ነው በቃ ችግር የለውም እኔ እደውልለታለሁ ከነ ሰዓቱ ጨምረህ ንገረውና አዎ ችግር የለውም ትኬቱን ትልክለታለህ ለሚጠቀመው ላይ ማለት ነው እሺ እሺ አሁን እኔ እልክልሃለሁ ትንሽ ጠብቀኝ sure ምንም ችግር የለውም የአንተ information ደርሶኛል ደግመህ ልክልኛል በቃ ልኬልሃለሁ ልኬሎታለሁ በቃ እሱን check ያደርጉ እሺ እሺ እሺ ስለደወሉ እናመሰግናለን አንድ ደቂቃ በቃ እሺ እሺ መልካም ጊዜ እሺ